hello ጤና ይስጥልኝ
ደወለ መስከን ከቺፕቺፕ ነው የደወልኩት።
እሺ አሁን ደውለው እኔ ራሱ እየሞከርኩ ነበር።
አዎ አዎ።
አዎ ተቋርጦ ፓስታ ነበር።
ቦይዝ አዚ- አዝዤ ነበር እና እሺ በጣም ቆየ። ብዙ ቀን አራት ቀን አምስት ቀን ፓስታ
እ፣ ቦይዝ ወይዛው ነበረ በጣም ይቅርታ የ product እጥረት ስላለ ነው። እስቲ ስልክ ይንገሩኝ እስቲ
እ፣ አስር ዜሮ ዘጠኝ አስር
እ፣ ሰላሳ አራት ሰላሳ አራት ሀምሳ ሰባት ሀምሳ ሰባት
ሰባ ስምንት ሰባ ስምንት ሀቢ በሚል ነው።
እ፣ እሺ ቦይስ ፓስታ አግኝቼዋለሁ። እ፣ በጣም ይቅርታ የ product እጥረት ስላለ ነው ያልመጣልዎት እስከ ዛሬ እና አ፣ እ፣ refund አሁን ተረስቶ ቢደረግልዎት ከሆነ ወይስ ብዬ።
ይጠብቃሉ?
አይ ልጠብቅ ካለ በቃ በቃ እሺ፣ እሺ ሲገባ እናስልክሎታለን። እሺ እሺ እሺ መልካም ቀን።